Hello Hello፣
አቤት። ጤና ይስጥልኝ።
ጤና ይስጥልኝ።
አቤት።
ሰላም ነው?
እግዚአብሔር ይመስገን።
ሜላት እባላለሁ ከዶክና ሪል ስቴት ነበር እንደውለው።
እሺ፣ እነዚህ መልሳለሁ።
ፍላጎቱ ካለ የተወሰነ መረጃ ልሰጥህ ነበር።
የት ነው ቢሮአችሁ?
መገናኛ
ምን ጋር መገናኛ?
ከዘፍመሽ ወረድ ብሎ እ ከዛፍመሽ ወረድ ብሎ
መጣሁ በቃ ጠብቅ።